ሄሎ ሄሎ
አቤት ጤና ይስጥልኝ። ከቤስት ቤት ነበረ
ቤት ከቤስት ቤት ነበር የምደውለው።
እሺ እሺ ቴሌግራም ላይ እ፣ መልእክት ልካውልን ነበር አይደለ? ያኛው ቴሌግራማችን
መቼ ከመጥፋቱ በፊት ትንሽ ቆየ።
ምን የሚል ነበር? እኔ ትዝ አይለኝም።
አዎ፣ አይ መ- እኛ አዲስ ቴሌግራም ስለከፈትን ምናልባት እዛ ላይ ጥያቄው ተመልሷል ወይስ አልተመለሰ የሚለውን check ለማድረግ ነበረ።
የድሮ ላይ አዎ የድሮ ቴሌግራማችን ባን እህ።
ተደርጓል ነው። እዛ ላይ መልእክት ጽፈውልን ነበር መጨረሻ ላይ ያ ban ከመደረጉ በፊት ምናልባት እ፣ የዛሬ ሰባት ወር ስምንት ስምንት ወር ነው ነገር ነው እ እ
ቆየ ነው በጣም I think ስምንት ወር ዘጠኝ ወር ከዛ በላይ አመት ሊሆን ይችላል። ተላኩኝ ትዝ አይለኝም።
ኦ፣ እሺ ጥያቄው ተመልሷል። ዋናው ነገር አይደል?
ተመልሶ ሊሆንም ላይ ትዝ አይለኝም። እኔ እሺ፣ እናመሰግናለን።
አመሰግናለሁ። ለማንኛውም እሺ፣ እሺ፣ አመሰግናለሁ። መልካም ጊዜ።